ሄሎ
ሄሎ መልሼ ደወልኩልህ ከቺፕቺፕ እሺ እሺ።
አውርቻት ነበር። በቃ አሁን ተመላሽ ታረግልዎታለሽ በቴሌ ብር
እሺ እሺ። ሀምሳ ስምንት ብር ማለት ነው የሁለት ኪሎ
አዎ እሺ። በቴሌ ብር የኔ- ሌላ ቴሌ ብር ልስጥሽ አለ ይሄ እንዳትዪ።
ስልክ ቁጥር የለው?
የለውም ይሄ ቴሌ ብር ሌላ Okay ቁጥር ይስጣ።
የለውም።
እ፣ እሺ ይንገሩኝ። እሺ ስልክ ቁጥር ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት አርባ ሰባት አርባ ሰባት ሰባ አራት እሺ
አስራ ሰባት አስራ ሰባት ስም አልበል
እቴ ነሽ እቴነሽ አበበ እሺ።
እቴነሽ አበበ ይለ እሺ እሺ አመሰግናለሁ እሺ እናመሰግናለን። መልካም ቀን